ሄሎ
ሄሎ እ ሰላም ነው?
አሁን ይሰራል። አ?
አዎ ይኸው በቃ እም፣ አሪፍ ነው።
በፓኬጁ አይሰራም። በዛኛው እም፣ እሱማ
ደግሞ ድምፁ ጥርት አለ። አሪፍ ነው።
እ
ድምፁም ጥርት ብሏል። አሪፍ ነው።
አ አሪፍ ነው። እንትን ነው እ የእናንተ ሰፈር መሰለኝ የማይሰራው ሚካኤል።
አይደለ?
እም፣
እሺ።
ይመስለኛል እንጂ ቤትም ይሰራል። ይኸው ዘነበ ወርቅም ይሰራል።
አይደለ?
እም፣ አሪፍ ነው። እም፣ እንግዲህ ስለዚህ በቂ ነው። የአብሴ እኮ boost ስታረግ እ፣ እንትን ነው አለች ምን?
እ፣ እንትን ማለት post የተደረገውን አ- ማድረግ አትችልም አለች።
እን- እንዴት ለምን post የተደረገ እ፣ ስልክ ማገናኘት አይቻልም እንደ እሱ post የተደረገው ላይ ክልክል ህጉን
ለዚህ ያኔ ምናምን የኦመርን እ፣ ገብቼ ሳሳየህ ቪዲዮ የለማ አላጣሁትም።
ፖ- ስልክ አዎ አዎ አዎ ያኔ ያጣሁት ለካ call ቀጥታ ካገናኘኸው boost ሲደረግ እ፣ ለብቻ ነው post የምታደርገው okay post ለሚደረግ እንጂ post አይደረግም። አዎ
እ፣ ቀሌ ማራጅ አለ በቃ እኮ በቃ ቀጥታ post ሊያደርገው ነው። ቪዲዮ ልኬለታለሁ። caption ኑንም አሪፍ አድርጎ ጽፎታል እና ገብተው ይዩትና እ፣ call ቢያደርጉ ይሻላል። ቀላል ነው።
እኮ direct በቃ ከወሰነ እዛው ይደውላል፣ ካልሆነ እዛው አይቶ ያልፈዋል።
አዎ። ኦመርን ላይ ደግሞ አገኘሁት ታደርገው።
ቀን ላይ ኧረ ተው የት አዎ። ቦሌ ጋር አገኘሁትና እንዴ ምናምን አለኝ።
እ፣
እም፣ አይ ፒስ እዛው ነው ምን እንደሆነ አትለውም። ኡመር እዛው ነው ያለው እንዲሆነም
አይ ምንም አልሆነም። ያው እመጣለሁ አልኩት የአብሴ ቢሮ call እንመጣ ብለን ነው። ሄሎ